እንመልሳለን።
አብሮ ይስጥልን። አሁን TIN number ኡ ልንገር እሺ
ዜሮ ዜሮ ሰላሳ ዘጠኝ ዜሮ ዜሮ ሰላሳ ዘጠኝ ሀያ ሰባት ሀያ ሰባት
ሰላሳ ሁለት ሰላሳ
ሰላሳ ሁለት ሰላሳ ስድስት ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ደንበኛችን እባክዎትን ትንሽ ይፈለጋል። ደንበኛችን እያየሁሎት ነው። እባክዎትን መስመር ላይ ይቀጥሉ።
እሺ እየጠበኩ
ደንበኛችን እባክዎትን ትክክለኛውን ቁጥር ይሰጡና ደንበኛችን እያገኙት አይደለም። በሰጡን ቁጥር
ዜሮ ዜሮ ዜሮ ዜሮ ሰላሳ ዘጠኝ ሰላሳ ስድስት ሰላሳ ዘጠኝ ሰላሳ ዘጠኝ okay ሰላሳ ዘጠኝ ሀያ ሰባት ሀያ ሰባት ሰላሳ ሁለት ሰላሳ ሁለት ሰላሳ ዘጠኝ ሰላሳ ዘጠኝ ደንበኛችን ይቅርታ በሰጡኝ ቁጥር እያገኘሁት አይደለም።
እሺ ምንድን ነው ማድረግ ያለብኝ?
እሺ ቅሬትን ይንገሩ ወይ ደግሞ የድርጅቱን ስም ይንገሩ።
የበላይነህ ሆቴል ማለት ካራ ኮተቤ ካራ የበላይነህ ሆቴል።
አ ኮተቤ ካራ ማለት ነው።
እሺ ደንበኛችን